ሳምፓይ እንትን ለማወቅ ፈልጌ ነበር እና እዚህ አሁን ቲክቶክ ላይ አይቼው ምን ነበር ደንበኛ?
የአሳይመንት እንደዚህ ምናምን እንትኖቹ ፕሮሰሶቹ ምናምን የሚያስፈልጉ ነገሮች የምን
የፕሮሰሶቹ የለም የሚያስፈልጉት ነገሮች ምናምን
ደንበኛችሁን ትንሽ ድምጾት ይቆራረጣል። ምን አሉ?
ስለ ፕሮሰሱ ምናምን የለም የየት ሀገር ፕሮሰስ?
የካናዳ የካናዳ አዎ እሺ፣ ካናዳ በምን ቪዛ ነው መሄድ የፈለጉት?
በትምህርት በትምህርት